ጤና ይስጥልኝ ፍራፍሬዋል ጅቶ ጤና ይስጥልኝ ጉቶ ሬስቶራንት ነው?
አዎ እሺ ከአሪፍፔይ ነበር የምደውልልዎት ሎዛ እባላለሁ።
እሺ እሺ ጠዋት ደውለን ነበር እና POS ማሽናችሁ ካርድ በካርድ customer ኦቻችሁ መጠቀም ሲፈልጉ ስልክ ቁጥር እንደሚጠይቅ ነግራችሁን ነበረ አ እና እ አዳዲስ customer ወይም ካርዳቸውን POS ማሽኑ ላይ ተጠቅመው የማያውቁ ሲመጡ ነው እ ስልክ ቁጥር የሚጠይቀው አዎ አ ስልክ ቁጥር የሚጠይቀው እና እ ስልክ ቁጥር በጠይቃችሁም ሰዓት የራሳችሁ ማስገባት እንደምትችሉ information ልሰጣችሁ ነው የደወልኩት።
እሺ እሺ እናመሰግናለን።
የራሳችሁን መጠቀም ትችላላችሁ። በዛ ላይ ደግሞ እ ከዛ በፊት ተጠቅመው የሚያውቁ customer ኦች ሲመጡ ስልክ ቁጥር እንደማይጠይቅም inform ልናደርጋችሁ ነው የፈለግነው።
እሺ
እሺ እሺ እናመሰግናለን። መልካም ቀን።
ላንቺ